ነገርኳት እኮ አናግሬዋለሁ ያውቃል ዝግጁ ነው አለችኝ ተገሩ ፋይል አለ ወይ መልሰሽ ንገሪ ብያታለሁ ትነግረኛለች hello ወዬ ታኬ ወይ ጥጋቡ ነኝ እንዴት ሆናችሁ አው ያው እዛው እንትን እያልን ነው ready እየገባችሁ አዎ ገብተናል እዛው እሺ የእኛ ICT እየመጣ ነው ዮናስ የሚያግዛችሁ ነገር ካለ
አለ ሲቲዮ PDF ኡን መጫን አይደለ እጭናችሁታል ከዚህችኛዋ ኮምፒውተር ላይ እንትን እንላለን ከመጣም አናብባችሁ print አድርጋችሁ print ማድረጉን check አድርጉት
እሺ ነገ እናንተ ጋር ምዝገባ ስላለ check አድርጉት print ማድረጉን
እሺ በቃ ተረዳኛ ስለዚህ አዎ።
ይመለሱ ዮናስ
በቃ የት ደርሰዋል እነሱ
እየደረሱ ነው
ከደረሱ check ያደርጉ እነሱም እንትን በቃ እሺ እየመጡልን ነው አብረ እሺ ጋር እሺ እሺ